አለሁ።
አቤት ጤና ይስጥልን።
ጤና
እንትን ጠርማሳ መሪያ አውጥቼ ነሬስ አልሰማው ለሆነ ዘጠኝ ዘጠና አራት ላይ ደውሉ።
ወደ ዘጠና አራት ዘጠኝ ዘጠና አራት
እ እዛ ላይ ደውሎ ያሳውቁ።
ስደውላስ ምን ምልክት ታገኛለህ?
እኮ አይ የፈለጉትን ጥያቄ ጥሪ ማሳመሪያ ሊሰማልኛል አሉ አይደል?
አ አውጥቼ ኑሬ አስቋርጬ ኑሬስ አሁን ስደውል ጡጥ ነው እንግዲህ አይሰማም ጠርማሳ መሪያ ያወጣው እኮ ለዛ ነው ያልኩት። እሱን አገልግሎት የሚሰጡኝ ዘጠ- ዘጠኝ ዘጠና አራት ላይ ነው። ለዛ እዛ ላይ ደውሉ።
እሺ እደውላለሁ።